ጤና ይስጥልኝ። ኪዳኔ ከቤስት ቤት የምንደርገው
ሄሎ ጤና ይስጥልኝ።
አብሮ ይስጥልኝ ደርገው
የሆነ እንትን ትናንትና ማታ ጫወታ እንትን ያደረኩት እሺ ሁለት ጫወታዎች ሪሰርቱ ወይ ቦትስፖንድ እንዳደረገ ምን ያህል እንደተሸነፉ ምንም እስካሁን እንትን አላል ብለኛው ተሸንፍ ያለው አሸንፍ ያለው ትኬት አይዲው አሉት ቲኬት አለ አለ እሺ እሱ ትኬት ID ውን ቴሌግራም ላይ ቃል ኪዳን ብለው ይላኩልኝ
ልኬያለሁና እንትን reply አልተግባባኒ አሁን ለዛ ነው የደወልኩት ልከዋል ልኬዋለሁ ከነፎቶው ልኬዋለሁ ቴሌግራም ስሙ ማን ነው
ስሞ ጃማ ነው ጀማል ጃማ ጃማ ጃማ ጃማ ጃማ J A M A
ጃማ J A M A J A M A
አዎ ጃማ ሳይድ አዎ ጃማ ሰይድ
እሺ ቲኬት ID ዋ አለች አይደል ከላይ ያለችው አዎ እሷን ጽፈህ ላክልኝ እሺ አሁን እሺ እሺ እሺ መልካም